ሄሎ ሄሎ
አበው ያው ፌስ ቢት ላይ ማለት ነው እሺ
ዘጠኝ መቶ አርባ ብር በልቼ እሺ
ከዛ በቦቸር የራሴን የበላሁትን ገንዘብ ቆይ ላገናኝሽ እሺ ላገናኝሽ
እሺ፣ ላገናኝ ቆይ ይዛል
እሺ አክስቴ ዘፈን ጋብዘኝ። ሄሎ Which channel you are from, Lata?
ሄሎ አክስቴ